ሰላም ጤና ይስጥልኝ ድር ገበያ።
ጥያቄ ለመመለስ ፈልጌ ነበረ ቴሌቪዥን ላይ የተላለፈው ማለት ነው እሺ
እና ስልሳ ሁለት ሀምሳ አንድ ብዬ ስም አስገብቼ መልሼ ነበር። የዘፋኝ ስም ነበር የተጠየቀው።
እሺ ስለዚህ እና የ- የ- ይቅርታ የሚያገለግል የእቃ ኮድ ወይም ቁጥር አስገብተዋል የሚል message ደርሶኝ ነው እና እንዴት ነው መላክ የሚችለው ለማለት ነው።
እሺ እ የጥያቄ መልስ መመለስ ፈልገሽ ነው ማለት ነው።
አዎ ስለዚህ ምላሽ ነው የምትይውን እ አዎ።
ትክክለኛ ምላሽ ነው ብለሽ የምታስቢውን ስልሳ ሁለት ሀምሳ አንድ ላይ በትክክል መልስ መልሽና ተሸላሚ ከሆንሽ እኛ ደውለን እናሳውቅሻለን።
ጽፍ ያለሁኝ ግን ይሄ message ደርሶኝ ነው።
okay ምናልባት ስልሳ ሁለት ሀምሳ አንድ ብዬ።
አዎ አንዳንዴ ምናልባት እስቲ በተደጋጋሚ ሞክሩ system ስለሚያስቸግር እሺ
አዎ የ system ችግር ሊሆን ይችላል። በተደጋጋሚ ሞክሪው። እናመሰግናለን ስለተሳትፎሽ። መልካም ቀን